hello
ጤና ይስጥልኝ። ከቢጃ የጥሪ ማዕከል ነበር የምደውለው፣ መስመር ተቋረጠ።
እሺ
እሺ፣ አንጓቸው ጓደኞ እና ጓደኞቹ ነው የሚለው የቤቶት መጠሪያ አ አ አንጓች ሙሉነቤት እና ጓደኞቻቸው
ስም አልበል፣ የእርስዎን ስም ይነግሩኛል?
ብርሃኑ
ብርሃን ስልክ ቁጥር እርስዎ በደወሉበት ይመዝገብልዎት።
አ አ የት አካባቢ ነው ቦታው?
ፈረንሳይ አርባ አንድ ይዝ ቤተክርስቲያን
መኛችን
እ
ምንድን ነው የተበላሸቦት?
እ ጌጁ ይሄ ሰዓቱ የለም እህ፣ እሱ እሱ እያስተነፈሰ ኦክሲጅን እያስተነፈሰ እየጨረሰብኝ ሰዓቱ ላይ ነው የሚያስተነፍሰው።
አ
እሺ፣ ደንበኛችን ጥያቄ ትመዝግቤ ለጥገና ክፍል አስተላልፍ ያለው የጥገና ክፍሎች መጥተው ያዩልዎታል። ሌላ መረዳው እሺ።
ነገር ይኖራል?
አይ በቃ ይሄ ነው። እሺ፣ አመሰግናለሁ።
ስለደወሉ እናመሰግናለን። ስለ አገልግሎት እሺ፣ ያሉትን እሺ።
ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ